and then get you.
ያሪ ነኝ። ለምን መዝገብ ፈልግ ነበር?
ለምን ነው
እ?
ምን አሉኝ? ለምን ነበር ያሉ?
ለምን መዝገብ ፈልግ ነበር?
ለስታንድ አፕ ኮሜዲ ነው ወይስ ለወጌንሻ?
ጆዲሽ
እ፣ እሺ አንዴ ሲመስል ስም ስመውትን እስኪ እባክዎት ይንገሩኝ።
ያሪ ያሪ
ያሬድ
ያሪ
እስኪ አንዴ መስመር ላይ ይጠብቁኝ። Hello
Hello ስም
ያሬድ ማን አሉኝ?
የኦንላይን ያሪ- የኦንላይን ነው የፈለኩት።
እሺ እሺ እ፣ class ኡ የሚጀምረው ሰኞ መጋቢት 16 ቀን ነው።
እሱን አውቃለሁ።
እ፣ discount እስከ መጋቢት 16 አለን። 12500 ብር ነው ለአንድ ክሬዲት አወር 750 ብር ነው። አጠቃላይ 20 ስንት ክሬዲት ነው?
አወር አለን። ለአንድ ክሬዲት አወር 750 ብር
እ፣ hello hello ይ- አ- ለአንድ credit 750 ብር ነው። አጠቃላይ 20 credit hour አለን። 15 ሺህ ብር ነው። እስከ መጋቢት 16 ከተመዘገቡ ግን ዲስ- ዲስካውንት አለው። እ፣ 12500 ብር
ሻምስቶ ዋ፣ ያሬድ ማን አሉኝ ስምዎትን ዝም ነው
ዝና ነው።
ዝም ነው ዝም ነው
እሺ አንዴ መስመር ላይ ጠብቁኝ። እሺ ስልክ ቁጥር
ዘጠኝ ሰባ አራት 74
አርባ 40
ዜሮ ሁለት ሀያ አራት 02 ሀያ አራት 24 አድራሻ
አዳማ እ አዳማ አዳማ እሺ አዳማ ማስታወቂያውን የሰሙበት የት ነበረ? ቲክቶክ ላይ ነው።
እም።
እሺ እሺ እ፣ ወ- እንትን ዘለው ወንበር ዘለውታል። ክፍያውን እ፣ እ፣ ቴሌግራም ላይ በዝርዝር ሰባ አምስት ስልክ እንልክለታለን።
እሺ በሱ መክፈል ይችላሉ። አካውንት ይላክለታል። እሺ መልካም ቀን። ስለደወሉ እናመሰግናለን።
እሺ እሺ